ልምድ ለብሶ ስቆ እያሳሳቀ ነፍስን አስለቅሶ አንቺ ግን በቶሎ ክደሽ አሳየሽ በከንቱ ሳልለምድሽ ርቀሽ አስተማርሽ አንቺ ግን በቶሎ ክደሽ አሳየሽ በከንቱ ሳልለምድሽ ርቀሽ አስተማርሽ አብሮ የኖረ የእምነት ለምድ ለብሶ ስቆ እያሳሳቀ ነፍስን አስለቅሶ አንቺ ግን በቶሎ ክደሽ አሳየሽ በከንቱ ሳልለምድሽ ርቀሽ አስተማርሽ አንቺ ግን በቶሎ ክደሽ አሳየሽ በከንቱ ሳልለምድሽ ርቀሽ አስተማርሽ ላመስግንሽ ዛሬ ደግሜ እንደገና ሄደሽ አሳየሽኝ ንቃልሽኝና በደልሽ ጣፈጠኝ ለበጎ ሆነና አዙረ አስተውል ተመራለኛ አላስ በቀል ለስራሽ በደል አላስምና ለመደላደል አላስ በቀል ለስራሽ በደል አላስምና ለመደላደል አላስ በቀል ለስራሽ በደል አላስምና ለመደላደል አላስ በቀል ለስራሽ በደል አላስምና ለመደላደል የኖረ የእምነት ለምድ ለብሶ ስቆ እያሳሳቀ ነፍስን አስለቅሶ አንቺ ግን በቶሎ ክደሽ አሳየሽ በከንቱ ሳልለምድሽ ርቀሽ አስተማርሽ አንቺ ግን በቶሎ ክደሽ አሳየሽ በከንቱ ሳልለምድሽ ርቀሽ አስተማርሽ መውደድሽ ፈቀደ አደራትሽ ለኔ ያሰብሽ ሆነልሽ አከበርኩሽ ነግረሽ ስትሄድ አሳምነሽኛ በጾታ ግብይት ሰው ከሰው ይለያል። አላስ በቀል ለስራሽ በደል አላስምና ለመደላደል አላስ በቀል ለስራሽ በደል አላስምና ለመደላደል አላስ በቀል ለስራሽ በደል አላስምና ለመደላደል አላስ በቀል